ሄሎ ሄሎ፣ ወይ ብሩኬ፣ ሰላም ነው? ፈራ እንዴት ነህ?
ሰላም ነው አለን። አዲስ ሾፕ ልከፍት ነበር አይደለ?
አዎ፣ አብርሃም ነገር አ አ ነግሮኛል። እሺ፣ ኤኒ ዲስክ እና አ ሾፕ የሚከፈትልን የሰፈሩን ቦታ
እሺ፣ እኔ ካሸሪ ስም ጻፍልኝ።
ኦኬ፣ እሺ። አይ እንትን የካሻሪ ስም ሊሆን ዞን ራሴው በቃ ይቻላል፣ መብት ነው።
በቃ እንትን አዲስ ስለሆነ እንትኑ AnyDesk ኡን ልንገራ
እሺ፣ ቆይ እሺ፣ ንገረኝ።
አስራ ስድስት እሺ፣ ሰማንያ ሁለት እሺ፣ አስራ ስምንት እሺ፣
ሰማንያ ዘጠኝ እሺ፣ ሰላሳ ስድስት
እሺ። በቃ accept በለኝ። እሺ፣ አክሰፕት አንተ በቪቦክስ ነው በምንድን ነው የምታጭ? በቪቦክስ ነው ማለት ነው። አ በምን ቪቦክስ ፋይል ነው የምጭንልህ
በቪቮክስ እንደኛ shop ማለት ነው። አይተው እኮ አዎ።
እሺ፣ እንዴት ነው ኮምፒውተሩ performance ኡ ምናምን አሪፍ ነው ያንተ?
አዎ አሪፍ ነው። HP
አሀ ላፕቶፕ ላፕቶፕ ላይ ላይ?
ነው እንዴ?
አ አ ላፕቶፕ ይችልልሃል? እስኪ እንሞክረው እንጂ አይገስ እሺ።
ላፕቶፕ ላይ እንትን ይላል ብዙ ጊዜ አይመጣም።
እሺ፣ ሞክረው እሺ።
አ፣ እምቢ ይቀበላል።
ካለ በእንትን ታጫ ወይ በላውንቸር ወይ በዲሽ ታጫውተዋለህ።
እሺ
እሺ፣ አሁን ምን ታደርግልኛለህ? ሾፕንም ጻፍልኝ እዛ ላይ
እሺ
እ፣ ከዛ ደግሞ shop ንም ጻፍልኝ። ሌላ በቃ cashier ራሴ ነኝ ብለኛለሽ።
አ
እሺ በቃ ይሄንን ይሰራዋል። በዛ ላይ ላክልኝ እስከዛ።
ምን ልላክልህ አሁን?
እሺ ላክልኝ። እሺ ምን ልላክልህ? ምን ልላክልህ?
እ shop name የ shop ኡ name እና እሺ እሱን ላክልኝ።
እዛው እዛ- ቴሌግራም ላይ አዎ፣ ማለት ነው።
ቴሌግራም ላይ አዎ።
እሺ እሺ ወንድም እሺ